ሄሎ ጤና ይስጥልን።
አልስልም።
ሰላም እንዴት ነህ? ከቢዩ ነበር የምደውለው።
እሺ እሺ በአስራ አራት ሰባ ስምንት ኦርደር አልታዘዛችንም? አንዴ ክትፎ ሄሎ ወይ ሰማ በሰማንያ ስጥ አስራ አራት ሰባ ስምንት ነበር እ ሄሎ አይደል? ሄሎ ስሙ ነይ አዎ አይሰማኝም።
አሁን አልበሽ እሺ በሰማንያ ስድስት አስራ አራት ሰባ ስምንት ነበር
ምን እንትን በ- ለማለት?
order አልታዘዛችንም? አይ ሄሎ እ እ
አንድ በሌላ ስልክ ልደውልልህ እሺ ደውይ